Hello Hello
Hello ሰላም ነው ቤተሰብ እንዴት ነህ?
እግዚአብሔር ይመስገን አለን አለን። ጠዋት ደውዬ ነበረ መስቀል ፍላወር ጋር ነው ያለውና ወደ እንትን ልከዋል ብለህ ነበር። ሄድ እንዴ አሁን አያት አካባቢ ሊመጣ ነው።
እ?
አሁን አገኘዋለሁ የቅድሙን ምን አይነት መኪና ነው?
Three L ይሄ ሁለት ሺ ሁለት ሺ አምስት መሰለኝ
ኦ double ጋቢና ነው።
እ
መስቀል ፍላወር ነህ?
መስቀል ፍላወር አይደለሁም እዛ ከሚመጣ ወደ ፓስተር ሌላ አማራጭም ስላለ ብለኸኝ እዛ ልከዋለሁ ብለኸኝ ነበርና እዛ ትልከዋለህ እዛ እዛ ትልከዋለህ አደባባዩ ላይ አዎ።
ትልከዋለህ ቅዱም መኪና
እ?
የቅዱም መኪና ያየሁት ትልከዋለህ እሱን ነጩን
እኮ double ገቢና እስራኤል ነው።
አ አ አ
አዎ ሂድ ፓስተር ተልኳል።
በጣም ጥሩ እሺ አሁን ሄዳለሁ እሺ
እሺ፣ እዛ እዛ ሰዎች አሉ ከፓስተር አደባባይ ያልፋል አያልፍም እ?
ፓስተር አደባባይ አለ ፓስተር ጋር ሳይደርስ ያለ አደባባይ አደባባዩ ላይ ያልፋል ነው ያለው ማሊባባ ይላል።
ማሊባባ ይላል አዎ በጣም ጥሩ በቃ አሁን ልሄድ ነው እሺ እሺ እሺ እሺ ንጌታ እሺ እደውላለሁ ስልክ